ጥል ወድጄ ነው በነሳች በቻርኩት እሳት ነድጄ እምነት በቴንከች አልተመቸኝም ዋኔ አልተመቸኝም ዋኔ መውደቅ ያሳጣው ጎኔ አልተመቸኝም ዋኔ አልተመቸኝም ዋኔ መውደቅ ያሳጣው ጎኔ አምላካችን በቸርነቱ ምድርን ባርኮ ሰጥቶናል። በረባ በማይረባው ነገር እኛ ምን ያባላናል? ልባችንን ጸዳ ያረግነው ከተመቸን ለፍቅር መስማማት እያቀለለው እንወጣለን ከችግር እዚህ በቅርባችን መግባባት ሲከብድ በየትኛው ፍቅር አምላክ የለመነ አድረን ስንካካር ሲጠቁር ሆዳችን ለዚህ ነው ፈጣሪ ፊቱን ያዞረብን ፊቱን ያዞረብን እሱ ነው ኃያሉ እምነት ነው ሀብታችን እምነት ነው ሀብታችን በበኩሌ ባለኝ አቅም የማስበው የሰው በርታት ያምላክ እውነት ጽናቱ ነው መጠጊያችን መሰረቱን እንዳይናድ ተመሳስለን እንዳልኖርን አንካካ አንካካ አንካካ አንካካል አንካካል እንስሳት ከአራዊት በልጦ ሰውን ትልቅ ያሰኘው ማሰብ ማስተዋሉ ነበር ሁሉን አዛዥ ያረገው የሆዱ የጎኑ ምቾት ከአምላክ ፍቅር ካራቀው የእሱ ቁጣ ፍርጃው ሲመጣ መደበቂያ ወዴት ነው? የእውቀት መጀመሪያ ጥበብ የሚባለው እግዚአብሔርን መፍራት በእምነት መኖር ነው። ምንም ሰው ቢቸገር ኑሮ ቢቻለው እሱ ነው አጥሩ እምነቱ አይጥለው እምነቱ አይጥለው እሱ ነው ኃያሉ እምነቱ አይጥለው እምነቱ አይጥለው ለኑሯችን በረከቱ የሚወርደው ስንግባባ በባሪያችን ሲቀርበን ነው አዲስ አኖን ቃል አይደለም ሁሉም ያልፋል የኖርንበት እምነታችን ይበጀናል ይበጀናል ይበጀናል ይበጀናል ይበጀናል እንዴት ልቃጥል ወድጄ ወደሳችሁ በቻርኩት እሳት ነድጄ እምነት ፍቅሬን ክጄ አልተመቸኝም ዋኔ አልተመቸኝም ዋኔ መውደቅ ያሳጣው ጎኔ አልተመቸኝም ዋኔ አልተመቸኝም ዋኔ መውደቅ ያሳጣው ጎኔ ተስማምቶ ተግባብቶ ማደር ከቶ በምን ይጎዳል? ሸፍነን ፈጣሪ ሲቅር ይለናል ይቅር መባባል ጠልቀን ተስማምተን ስንኖር ፈጣሪ ይቀርባል ግን ከእሱ ሲርቁ አንዱም በአንዱ ይቀጣል ለዚች ምድር ኗሪ ማግኘት ቢያቀብጠው እምነቱ ነው እንጂ አብቷ ያደነው አብቷ ያደነው እምነቱ ነው እንጂ አብቷ ያደነው አብቷ ያደነው የሰው ልጆች ትልቅ ችግር እንደማየው ፍቅር እምነት ስምምነት ሲጓደለው ለእኛ